hello ጤና ይስጥልን ቤተሰቤ
approval ፈልጌ ነበረ።
እሺ አንዴ ጠብቀኝ መስመር ላይ ስቴት ምን ልርዳዎ?
approval ፈልጌ ነበር።
በዚህ ስልክ ቁጥሩን ይነግሩኛል?
ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሰላሳ ስምንት እሺ
ስልሳ አራት አስራ ስድስት ስልሳ አራት አስራ ስድስት ሀምሳ ስድስት አስራ ስድስት አስራ ስድስት
እሺ ስንት ብር ነው?
አም- አምስት ሺህ እና አራት ሺህ እሺ አንዴ መስመር ላይ ጠብቁኝ። የዛሬ ነው አይደል?
አ- አ- ትላንት ነበረ እንደ ያለ ስልካችሁ ትላንት
እሺ አንዴ እሺ ወደ ዜሮ ዘጠኝ አስራ አንድ ሰላሳ ስምንት ስልሳ አራት አስራ ስድስት ያው
እሺ ወደ ዜሮ ዘጠኝ አስራ አንድ ሰላሳ ስምንት ስልሳ አራት አስራ ስድስት አራት ሺህ ብር
አ- አራት ሺህ እና አምስት ሺህ
እሺ ገብቶሎታል። አሁን ቼክ ያድርጉት።
እሺ መልካም አመሰግናለሁ።
ቀን